ሄሎ አቤት
እንትን ሰባ አራት ሰላሳ አራት ሲንደረግ ሰባ አራት ኮምፕሊት በይልኝ ኮምፕሊት በይልኝ ረስቼ ማለት ነው።
ስሙ ማን ነው?
ሀብቶም ነኝ እየተዋዘገብኩ ነኝ። ርቅ ቦታ ሂጅ ሳይክል የተበላሽታ አይዞህ አይዞህ ሀብቶሜ ሰባ አራት ሰላሳ አራት ነው ያልከኝ ከየት ነው ያልከው ሀብቶሜ?
ከያዝኩት ከዘጎት አንስቼ ያሳ ያልቀው ነበር።
እሺ እሺ ኮምፕሊት እልልሃለሁ። ጨርሰዋል? አ?
አዎ ጨርሼዋለሁ።
እሺ እሺ ሀብቶም እለዋለሁ።
እሺ እሺ አመሰግናለሁ።
ሰዓት ይያዛል እንደ ይሄ ነገር እ ሰዓት ይያዝልሃል? አሳውቀህ ነበር?
ኧረ አስውቅ ያልነበረም ዝም ብዬ ነኝ የሄዱበት እሺ እሺ መበላው ተበላሽቷል። እሺ እሺ እሺ አይዞህ። አሁን ታስተካክላለህ ወይስ
ኧረ እዛ ወይ አስጭኛ ትመጣለህ ምናምን የሆነ አደርጋለሁ ወይም ከተስተካከለልኝ
አይ በቃ እሺ ሀብቶም እሺ እሺ እሺ ደህና ደር እሺ መልካም ለሌ